Hello
ጤና ይስጥልኝ። ጤና ይስጥልኝ።
አብሮ ይስጥልኝ። እንዴት ዋሉ? እንዴት አደሩ?
እንዴት ነሽ? ሰሉ ይመስገን።
ሽቶ ነኝ ውይ ሽቶ እንዴት ነሽ?
አለሁልሽ ልሽ እግዚአብሔር ይመስገን። እንዴት ነሽ?
አለሁልሽ። እኔ ብልሽ ወዬ ምን ምን ከፈትሽ አንቺ?
እ፣ እጹብ ድንቅ ልጆችን እም፣ ከዛ promotion YouTube post ሶስቱ
በጣም አሪፍ። እንዴት ነው ይጠራል?
አዎ አንድ አስተናግጃለሁ ከገባ
ስል እንትኑ ስልኩስ እንዴት ነው እንትኑ እ አዎ እየጠራ ነው ሞባይሉስ?
እኮ ሞባይሉም እየጠራ ነው።
አንቺ በማን ነው የገባሽው?
እ፣ marketing በሚለው ዘጠና ኦ አራት marketing ነው የገባሽው? በቃሽ። እሺ ልቀይረው ወይስ አይ እስቲ ወይ አንቺ ቀይሪው። እሺ አንቺ ቀይሪው። እዚህም በማርኬቲንግ ነው የገቡት። አንቺ ወይ በልቡ በ
ሄኖክን ደውለሽ ስሚኝ ስሚኝ ወይ እ፣ በእጹን ቅጆች ግቢና ማለት ነው እሺ ሰባቱንም ኮይን አብሪው። እሺ አንቺ ጋር እሺ እሺ ሰባቱንም አብሪው እሺ እሺ እና ቀይሪው። በእጹብ ድንቅጮች ግቢ እዚህ ማርኬቲንግ ከፍተው ሁለቱም ጋር ስለሆነ ይኸውልሽ እየጠራ አይደለም።
በቃ እሺ ሄኖክ ጋር ልደውልለት እሺ ድጋሜ ኩል እንትን ኮድ ላኪና በእጹብ ድንቅ ልጆች ግቢና አለሽ አለ የእጹብ ድንቅ ልጆች ኮዱ ስንት እንደሆነ ዘጠና አምስት ስንት እንደሆነ አላውቅም አ፣ በም- እሺ እሺ ወይም እኔ ልቀይር አንቺ በዛ ሁሉንም ግቢ በቃ በቃ እሺ እኔ ልቀይር አንቺ በዛ እሺ